ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ።
ሰላም።
hello አይሰማም።
ኧረ ይሰማል።
ሄሎ አይሰማሽም ላንቺ?
አዎ ድምፅሽ ርቋል።
አዎ፣ እሺ። አሁንስ?
እሺ ከሁዳ vehicle manufacturing ነበር የምደውልልሽ እሺ።
በ junior accountant ነት እ፣ ነገ ሁለት ሰዓት ላይ የጽሁፍ ፈተና አለሽ።
እህ እሺ።
ትመጫለሽ? ለቡ መብራት ኃይል አርሴማ ፊት ለፊት
አ- አይ አይ፣ እ?
ሩቅ ነው በጣም። እኔ ቤቴ ለገጣፎ ነው።
ስለዚያቺ አዎ።
እሺ
እሺ። thank you